hello ሰላም ጤና ይስጥልን። ብስት ቤት
እንትን የ account እንትን ረስቼ ነው password ኡ ጠፋብኝ።
እሺ forget password በለውና SMS ይገባልሃል። እሱን SMS ምን አልሽኝ?
forget password ስትለው እ SMS ይገባልሃል እና እሱ እንደ password ትጠቀምበታል።
አ forget እንትን ብዬ forget password ብለህ እሺ፣ እንደ message ላከው።
አ- አዎ message እኛ አይደለም forget password ስትለው እዛ login የምትልበት ከታች አ logi- ከ login በታች forget የሚል አለ አይደለ?
አ forget የሚለው ነው።
አዎ እሱን ስትነካው እ SMS ወደዛ ስልክ ይልክልሃል ወደምትጮትበት ስልክ።
እሺ እሺ መልካም ቀን።
እ